ሄሎ ጤና ይስጥልኝ። ቃል ኪዳን ከጽሕፈት ቤት ምን ልርዳው?
ሄሎ ቃል ኪዳን ኢየሱስ ነኝ።
እሺ ኢየሱስ
ቅዳሜ ዕለት የመቶ ብር ኮድ አለ እንዴ? አሁን ምን አልሽኝ?
መጣልኝ ኮዱ አልሰራልኝ ብሎ የትኬት ነው ቅዳሜ አ- አይደለም እ deposit
voucher ነው?
አዎ
እሺ ቆይ አንድ መስመር ላይ ጠብቅ።
የቅዳሜ ነው።
ጤና ይስጥልኝ። hello
አቤት አቤት፣ ምን ልርዳሽ?
እ፣ ቅዳሜ ዕለት voucher ያደረገ ሰው ነበር እና ኮዱን አሁን ነው የሚያመጣልኝ አልገባል አልገባልኝ ብሎ
እሱ ስልክ ላይ ነው አልገባ ያለው።
አዎ
ሞክሮት ነው አልገባ ያለው አይደለ?
ሞክሮታል። አዎ፣ እኔም ኮዱን ላከልኝ ሳመጣው not found ነው የሚለው not found ኮዱ።
አዎ እሺ የት shop ነው?
ደስ አለው ድሬዳዋ መቼ ነው ያልሽኝ? ቅዳሜ።
ቅዳሜ አዎ
እሺ በ- በሱ ብንሞክር ይሻላል መሰለኝ። እስቲ እሱን ስልክ ቁጥር ንገሪኝ። ሞክሮታል አይደለ? ስልኩ ላይ already።
አዎ ሞክሮታል not found ነው የሚለው ኮዱ የተሳሳተ ነው ይመስለኛል እስቲ እሺ ንገሪኝና እንትን እለዋለሁ።
ስልክ ቁጥሩ የለም በ text ነው የላከኝ ገቢ ልጥቃ እሺ በቃ ባንቺ እንፈልገዋ። ታስታውሻለሽ ሰዓቱን ምናምን?
ሰዓቱን መቶ ብር ነው የሚለው ቅዳሜ ቆይ ልልሽ አንድ ስልኬ ላይ ታወርድ በቃ እሺ ካለሽ ይልኝና ንገሪኝ።
እሺ ቅዳሜ አስር ሰዓት
አስር ሰዓት ዛሬ አስራ ሁለት ነው። ቅዳሜ ቀን ስንት ነበረ?
ዘጠኝ
ስንት ብር ነው? hello መቶ ብር መቶ መቶ ብር።
ብር yeah
አስር ሰዓት ላይ ነው ያልሽኝ?
አስር ሰዓት አዎ፣ አራት ሰዓት እ፣ አራት ሰዓት እንትን- ምን ይቅርታ አራት ሰዓት አስር ሰዓት ለከ አራት ሰዓት
ጠዋት አራት ሰዓት።
አዎ
እሺ አራት ሰዓት እ፣ ደ- ከስንት ደቂቃ? ከአስራ ስድስት ከሰላሳ ስምንት ከአርባ ስምንት
አዎ ከሀምሳ ስምንት ነው የሚለው መቶ ብር ነው።
እ፣ ቁጥሩ ስንት ነው የሚለው? አስር ከሀምሳ ስምንት
ከሀምሳ ስምንት ወይ ከሀምሳ ሰባት እስክጠፈላ ድረስ text ከሀምሳ ሰባት ነው እ፣ text ነው የሚለው አይ እዛ አንቺ እንትንሽ ላይ ማየት አልቻልሽም? transaction ኖች ላይ ማየት አልቻልሽም? ይኸውልሽ ስንት መቶ ብር መሰለሽ? በዘጠኝ ያልገባለ ሌላ በዘጠኝ ስንት መሰለሽ መቶ ብር ያወጣሽው? እ፣ አንድ ሁለት ሶስት አራት አምስት ብዙ ናቸው። ስድስት ሰባት ስምንት ናቸው። እሺ ይኸውልሽ አራት ሰዓት ላይ አራት ሰዓት ላይ መቶ ብር የለም። አራት ሰዓት ላይ ሁለት መቶ መቶ ሀምሳ ሁለት መቶ እና አራት መቶ ነው ያለው። ሌላ ሀምሳ ሰባት የሰማሁሽ ነው።
አለሽ?
መቶ ብር ምንም የሚል የለም መቶ ብር አራት ሰዓት ላይ የለም። ግን ይኸውልሽ አምስት ስድስት ወይ ከሰዓት ይሆን ከሰዓት አስር ሰዓት ይሆን
አይ ስልክ text እኮ የላኩለት የሚለው ይኸውልሽ እዚህ ጋር እም፣ እም። ኮዱ ነበር የላክሽለት አዎ፣ አራት ሰዓት አስር ሰዓት ከሁለት አስር ሰዓት ከአንድ ምናምን አዎ
እሺ አዎ እዚህ ጋር መቶ ብር አለ አዎ እኮ አየሁ።
ያ ይኸውልሽ ነው እሺ እሺ አዎ pending ነው አልገባም ይሄኛው ኮዱን እንዴት ነበር የላክሽለት ስንት ስንት ብለሽ ላክሽለት እ፣ አንድ እሺ
እ፣ U እሺ አንድ U ዜሮ እሺ ሰላሳ ሶስት ሰባት ሰላሳ ሶስት ሰባት መጨረሻው ዜሮ ነው እሺ ሰባት አይደለም ዜሮ ነው መጨረሻ አዎ አንድ U ዜሮ ሶስት ሶስት ዜሮ
ሶስት hello።
ሶስት ዜሮ አዎ አንድ U
ዜሮ ሶስት ሶስት እያርሱ ቆይ፣ ነሽ?
ገባ ገባ እሺ የእርሱ በቃ እንደዛ ነው መጨረሻ ነው ዜሮ እሺ ነው ዜሮ መጨረሻ